ሄሎ ሄሎ ጤና ይስጥልኝ አብሮ ይስጥልን።
ከችፕችፕ ነበር የምንደውልልዎት።
እሺ ዛሬ የሚመጣ order ነበሩት?
አሁን ነበረኝ ሀ- የሀያ አራት ሰዓቱን ነበር አንድ ላይ የሞላሁት። እንትኑ ላይ ግን አዎ።
system ኡ ላይ ግን ገብቼ ሳይ delivery date ነገ ይላል። I don't know okay ምን እንደዚህ ሆነ ነበረ?
አላውቅም።
orange ነው።
orange potato okay አቮካዶ፣ ያልደ- ያ- tomato፣ red onion አለው።
አቮካዶ እና tomato already ያው received ዛሬ ነው የተቀበሉት ሁለቱን።
ሁለቱን ተቀብለናል። አዎ።
እሺ ስለዚህ ሌሎቹን ነገ እንልክልዎታለን።
ሌሎችን ግን ነገ ይላል system ላይ ገብቼ ያዘ ግን twenty four hour የሚለውን ነበር የረ- የመረጥኩት ሁሉንም አንድ ላይ እንዲመጣልኝ ማለት ነው።
አ፣ እዚህ ጋር ግን የሁለት ቀን ነው system ይላል?
ሳረገው። አዎ የሁለት ቀን ነው።
ተይ እንጂ አዎ ያው ነገ ነው okay።
ማለት ነው የሚመጣው።
it's okay ችግር የለም ይምጣ፣ ነገር እሺ ችግር እሺ የለም።
check ለማድረግ ነው። እናመሰግናለን።
thank you።
እሺ መልካም ቀን።